ኦኬ ሳም አቤት አቤት፣ እንዴት ነሽ?
ቆይ ሰላም ይስፈኝ።
እግዚ- እግዚአብሔር ይመስገን። እንትን ነበረ ኦርደር ፒን የሚደረግ ነበረ ሆርሎ ከቦሌ ከቦሌ ብራስ ወደ ገርጂ ታውቂያለሽ? ሮባ ዳቦ አካባቢ አዎ፣ እሺ ኦርደር እዛ ነው ነበር።
ሰባ ስምንት አይ ኖ ሰባ እንትን ሰማንያ ሰባት ሰማንያ አምስት እንዴት እኮ ነው እያደረክ ያለው? ስንት ሰማንያ ሰባት ሰማንያ አምስት ሰማንያ ሰባት ሰማንያ አምስት አ
pin ነዋ።
አ pin check አደርግልሃለሁ። እሺ እሺ እሺ እ በመዝጋት ተባበሪ እሺ፣ ተባራለሁ። ችግር የለም።
እሺ እሺ